ስጥልኝ ጉዳይ ራይ ምልርጫ
ሄሎ ለኔ ስጥልኝ ጉዳይ ደዋል ራይል ይባላለሁ። ባልዳ
አብሮ ስጥልን ስራ መመዝገብ ፈልጌ ነበር።
ባሚንገሩ
ስሜ አምሳል ኩምሳ ይባላል።
አምሳል
ኩምሳ
እድሜዎች ስንት ነው?
ሀያ ሁለት የመኖሪያ አድራሻዎች
ሽሮ ሜዳ
በምን አይነት የሙያ ዘርፍ ነው ስራ እንድንሰጡት የሚፈልጉት?
በተገኘው እሰራለሁ እኔ ችግር የለውም።
አዎ ግን የግዴታ በዚህ በዚህ የሙያ ዘርፍ መስራት እችላለሁ ማለት አለቦት።
አዎ ጽዳትም እሰራለሁ።
ጽዳት ነው የሚሰሩት?
አ ከዚህ በፊት ሰርተውበት ያውቃሉ?
ሰርቼ እንኳን አላውቅም።
እሺ ስለዚህ በጽዳት ሙያ ነው ስራ እንድንሰጡት የሚፈልጉት አዎ ማለት ነው።
ጽዳትም ካለ ሌላ ሌላም ስራ ካለ እሰራለሁ። አዎ ያለውን ስራ ስለማላውቅ ነው።
እኛ ጋር እርስዎ መስራት በሚችሉት የሙያ ዘርፍ ነው ስራ የምንሰጡት። ስለዚህ እርስዎ የግዴታ በዚህ በዚህ የሙያ ዘርፍ ስራ መስራት እችላለሁ ብለው መናገር ይኖርቦታል።
እሺ እሺ
ስለዚህ በጽዳቱ ይዤዋለሁ። ስለ ድርጅታችን መረጃ ከየት ነበር ያገኙት?
እንዲሁ ሰው ሲያወራ ከሰው ነበር የሰማሁት።
እሺ አሁን በደወሉልኝ ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር ነው ያለው?
አ- ይሄ በዚሁ ነው የምታገኙኝ፣ በዚሁ እገኛለሁ።
እሺ ስለዚህ ቢሮአችን መጥቶ ለመመዝገብ ቀጠሮ ማስያዝ ይኖርቦታልና መምጣት የሚቻለው ደግሞ ማክሰኞ ወይም ሐሙስ ጠዋት ሁለት ሰዓት ተኩል ላይ ስለሆነ የቱን ቀን እ።
ቀጠሮ ሊያዝልዎ?
እ፣ ማክሰኞ ይሁን።
ማክሰኞ። እሺ እ።
ቴሌግራም አለዎት እንዴ?
አዎ እሺ ቴሌግራም ካለዎት የቴሌግራም link ኣችን ልክልዎታለሁ። እዛ ላይ አ።
የተለያዩ የስራ ማስታወቂያዎች ስለሚወጡ ከነዚህ ውስጥ መስራት የሚችሉት የሙያ ዘርፍ ካለ እ፣ ደውለው አ።
ማናገር ይችላሉ እዛ ላይ ባለው ስልክ።
እሺ እሺ እሺ መልካም ቀን ይሁንልዎ።
እሺ መልካም ቀን፣ አመሰግናለሁ።